ሀዘብከኝ ያሳየ
ሄሎ
ሄሎ ሰው ወይ ወይ እንዴት ነህ?
አለ አለው እኔ የምልህ እሺ የረዲትን ኦርደር ማን የያዘው? ሳር ቤት።
ሳር ቤት የሬት ኦርደር ልንገርሽ ስልኩ እሺ ንገረኝ።
11 39 አስራ አንድ 39 እ 40 39
ማን ነው ስሙ?
ሶፊያን እ እኔ የምልህ ግን እሺ በጣም ተበሳጭታ ነው የደወለችልኝ እና እ፣ እ፣ መንገድ ስለተዘጋጋ ነው እዛው ጠብቂኝ ምናምን እያለ በጣም እንትን እያለኝ ነው እያለች ነው። ስለዚህ አናግራቸው ግን driver ኦቹ
ወደ እሷ ጋር እየሄዱ ደውለውላት ነው እንደዚህ ያለችሽ I think ደውለውላት መሰለኝ። አዎ እና መንገድ ተዘጋግቷል፣ ጠብቂን፣ ከጠበቅሽ ድጋሚ አንመለስም ምናምን አለኝ። ለምንድን ነው እንደዛ የሚለኝ እያለች ነበር።
ምን አለኝ ምን አለኝ
መንገድ ተዘጋግቷል፣ ስለዚህ ለ- እ፣ ቶሎ ላንደርስ እንችላለን፣ ጠብቂን እዛው ምናምን አለኝ። እኔ እኮ ቀኑን ሙሉ ለዚህ ለዚህ ብዬ ነው። ትላንትናም ጠበቅኩኝ፣ ያው አልመጣልኝም። ያው ተደጋጋሚ ነች ታውቃለህ እሷ።
ችግር የለም ደውላቸዋለሁ አዎ፣ ደውልላቸው እሺ